Hello ሰላም ጤና ይስጥልኝ። ቤት ቤት ሰላም ጤና ይስጥልኝ።
እሺ፣ ምን ነበረ?
እ እ hello እሺ፣ ምን ነበረ? ይሰማኛል።
እ እንትን ነበረ እንትን አሁን እንደ አዲስ betting ከፋች ነኝና እሺ
printer ኡ adjust መደረግ አለበት እንዴ ከእንትኑ ጋር እ? አዎ እንደ- እ፣ IT አሉ አልደወልክላቸውም?
ልደውልላቸው እና እነሱ አልደወልኩላቸውም ስልካቸው አለ?
የለኝም እሺ፣ ጠብቀኝ። እሺ አንዴ እሺ
ዜሮ ዘጠኝ አርባ ስድስት አርባ ስድስት ስልሳ ስድስት
እሺ
ዜሮ አምስት ሀምሳ ሶስት
ስልሳ ስድስት ዜሮ አምስት ሀምሳ ሶስት
ሀምሳ ሶስት እሺ እሺ እሺ እዚህ ላይ ደውሉ።
እሺ አመሰግናለሁ ችግር የለም።